ካሸርኳት ቤት ቤት ሰላም
ሄሎ ሄሎ እህ አቤት አቤት ካሸርኳት ከስድስት አረግ ካሸርጎድ እሺ ካሸርጎድ ንገር
አስራ ሁለት እሺ
ስልሳ ሰባት እሺ
ዘጠና አንድ ዘጠና አምስት ነው ዘጠና አንድ ዘጠና አንድ ዘጠና አንድ
ዜሮ ዜሮ
ዜሮ
ዜሮ ዜሮ እስኪ አንዴ ድጋሚ ንገረኝ
አስራ ሁለት እሺ ስልሳ ሰባት ስልሳ ሰባት ነው አዎ እሺ
ዘጠና አንድ ዜሮ ዜሮ ዜሮ ዜሮ እሺ ስልሳ ብር በሆነ ሰውን ለቆላል እሺ ስልሳ ብር ማ- ማን የጣለው
ለቀቀልህ ቦነስ አሁን ቦነስ ነበረው ላቀቀልህ የጣለው ሊቨርፑል ከዌስትሃም ነው ሊቨርፑል እኮ እሺ እናቴ እሺ እሺ መልካም ቀን እሺ እሺ